ሄሎ ሄሎ ፖሊስ ኮርት ነው ባኮ የምንወደው።
እየተቆራረጠ ቆይቷል። እንትን ነበረ ቦነስ እሺ ካሽባክ ካሽባክ ከአስር ቲም እና ከዛ በላይ በሚለው እንትን ላይ ሁለት ቀልቶብኝ ሰባት መቶ ምናምን ነው ኦዱ እና እሺ።
cashback አልተደረገልኝም።
የትኬት ቁጥሩን ይዘውታል
አ ይንገሩኝ።
ሰላሳ ዘጠኝ ሀያ ሁለት እሺ
ሀያ ስድስት
እሺ
ዘጠና ዜሮ ስምንት
ሰላሳ ዘጠኝ ሀያ ሁለት ሀያ ስድስት ዘጠና ዜሮ ስምንት አ አ በኦንላይን ነው።
አ ኦንላይን እሺ አስተላልፍልዎታለሁ። በትዕግስት ይጠብቁ።
ምን ፈልገሽ ምን ምን ትፈልግ